ጤና ይስጥልን ቤስት ቤት ቤቴ ነው የምደውለው ሰላም ጤና ይስጥልን።
ሄሎ withdraw አርጌ ነበርኩና can confirm it please።
ምን አልከኝ?
withdraw አርጌ ነበርኩ እሺ ስንት ብር ነው?
አ፣ አንድ አስራ ስድስት ሺህ አንድ ሀያ ሺህ
በዚህ ስልክ ነው?
አይደለም ልስጥሽ።
እሺ ንገረኝ።
ዜሮ ዘጠኝ ዜሮ ሰባት ዜሮ ዘጠኝ ዜሮ ሰባት ሀያ ዘጠኝ ዘጠና ዘጠኝ።
ሰባት እሺ ሀምሳ ሶስት
ጠብቀኝ። እሺ ቼክ ላድርግ።
እሺ
እሺ ወደ ሰመረ መሀሪ ነው አ አ አርባ ስምንት ዜሮ አንድ ሰላሳ ዜሮ ሁለት አ አ እሺ confirm አድርጌ እልሃለሁ። process አድርጌ ስጨርስ እደውላለሁ።
ሁለቱ ሁለቱ አዎ ሁለቱም እሺ thank you ተደወልን። አመሰግናለን። መልካም ቀን።
እሺ መልካም